መጀመሪያ ነሽ።
hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ ያልመጣ item ነበሩት?
አዎ።
ለሰኞ ብለው ነው?
አዎ ትናንትና ደውላችሁልኝ እሺ።
ጠዋት ደውይን አስታውሽኝ ብላችሁኝ ነበር።
አዎ በደወላችሁበት ስልክ ስሞክር switch off አለኝና አዎ።
service center ኣችሁ ጋር ደውዬ እ ለነገ አርጊልኝ ብዬ ነግሬያት ነበር።
እሺ item ኡ ሽንኩርትና ቲማቲም ነው?
ሽንኩርት አስራ ሶስት ኪሎ እና ቲማቲም አስራ አንድ እሺ የት ነበር location ኡ?
ቸርችል መልካ ሆቴል።
መልካ። እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።
እሺ